ሄሎ ሄሎ ሰላም ጤና ይስጥልን።
ወይ ሰላም አብዲ የ auto key programmer ናችሁ?
አ locksmith ነው service አችሁ የምትሰጡት?
አ አ እሺ እኔ ሀሮን ይባላለሁ። ምደውለው ከ We Plus Solution ነበረ።
እሺ ሰው እኛ መተግበሪያ ወይም application ነበር de- develop ያደረግነው እና እናንተም ድርጅታችሁን እዛ ላይ በማስመዝገብ በነፃ ማስተዋወቅ ትችላላችሁ።
okay፣ ከእናንተ እሺ፣ የምናስከፍለው ወይም ከተጠቃሚዎች የምናስከፍለው ምንም አይነት እ, ክፍያ አይኖርም። ከእናንተ እሺ።
የሚጠበቀው ከ App Store ወይም ከ Play Store application ኡን download በማድረግ የእናንተን service እና አድራሻችሁን በመለጠፍ ማስተዋወቅ ነው ማለት ነው።
register ብቻ በማድረግ ነው።
አዎ ዊ ፕላስ ኦኬ፣ ሶሉሽን ብለህ search ስታደርገው provider እና user የሚል ይመጣልሃል። We Plus We Plus የሚል ማለት ነው።
okay፣ እሱ እናንተ service ስለምትሰጡ provider ላይ register ታደርጋላችሁ።
okay፣ እንደ ማንኛውም ተጠቃሚ ደግሞ user ን ማውረዳችሁ የእናንተን service ጨምሮ ሌላ ሰላሳ አራት service ኦችን እያጠቃለለ ስለሆነ application ኣችን መጠቀም ይችላሉ ማለት ነው።
እሺ፣ እሺ። እናቴ አመሰግናለሁ።
link ኡን እልካለሁ። እሺ፣ አመሰግናለሁ። መልካም bye።
ጊዜ።
እሺ።
እሺ።